አዎ ካልተሰራው
hello ኪራ
አለ ይመስገን።
እሺ ይኸውልህ ከያን በርገር ያዝከው order ማለት ነው አንተ ጋር ነው የሚያድረው። እሺ እሺ።
ከዛ ነገ ነው የሚጣራው። እሺ አትመልሰው ምግብ ቤት።
እኔ ጋር አይበላሽም። ምን ይሆን እኔ ጋር ቢያደርጋት አዎ ግን መጣራት ስላለበት ነው አንተ ጋር ይሁን።
እሺ፣ ንገረኝ ግን። እሺ እሺ